ጤና ይስጥልኝ ቤስቤ
Hello ጤና ይስጥልን ቤስቤ
አብሮ ይስጥልኝ።
ሰላም ምን ልርዳችሁ?
አ፣ ትላንት እዛ ሄጄ ነበር agent ለመሆን ብር ምናምን ሰጥቼ ነበር።
እሺ
shop ኡ ለመለቀቅ አስለቀቃቆች ለማለት ቴሌግራም ላይ
ቴሌግራም ላይ ሙሉ በስምህን
አሁን እ፣ shop ኡ shop ኡ ተለ- ተዘጋጅቷል።
shop ተዘጋጅቷል ወይ?
አ፣ ማለት deposit አድርገህ ከፋይናንስ ጋር ጨርሰሃል?
ጨርሼ ነው የመጣሁት ትላንት።
Okay ትናንት ቀጠሮ አልተሰጠህም?
ትላንት እዛ- እዛ ሄደህ ደውል ምናምን ብላችሁ ነበር።
ኦኬ ነገ ይሰራልሃል ብለውካል?
አዎ አሁን እንደውም ቴሌግራም ስልኩ ባትሪ ስለተዘጋብኝ ቴሌግራም ላይ አውርተኸናል። እሺ ማን ልበል ስምህን?
አላወራም። አሁን ላውራ ለማለት ነው።
አዎ እሺ አውራን ቴሌግራም ላይ እሺ እሺ እደውላለሁ። እሺ።
እሺ እሺ